ትንሽ ለሚቼስ የበራ መረጃ ማቅረባኩት የምንድነው?
ለእሁድ እንትን ለእሁድ ቆርጬ ነበር ትኬት።
ኦኬ አሁን ሜሴጅ የተላከሉት ነው።
እ- አዎ ተሉልኝ፣ ግን ተቀይረዋል። እ? እ?
ቀን ተቀይሯል ነው አይደል የሚል አዎ ቀን ተቀይሯል ነው ቀኑ የሚል?
ሳይሆን ሰዓቱ ሰዓት እሺ እንደዛ ከሆነ ሰዓት በቃ በዛ ሰዓት በተባለው ሰዓት ቀደም ብለው ከአንድ ሰዓት ተኩል በፊት እዛ ይገኙ እና ደግሞ ለማረጋገጥ ደግሞ ስልሳ ሰባት ሰማንያ ሰባት Ethiopian Airlines call center ነው። እዛ ደውለው እነሱ ማነጋገር ይችላሉ።
እሺ እ፣ በመጀመሪያ በ- በኋላ በተላከልኝ በኋላ በተቀየረው አዎ ነው አሁን የሚሄደው በተላከሉ አዎ አዎ እሺ።
ቀየሩ ሰዓት ከዛ ሰዓት ግን ቀደም ብለው ይገኙ airport ከአንድ ሰዓት ተኩል በፊት
እሺ እሺ እሺ አመሰግ- እሺ ደውለን እናመሰግናለን መልካም እሺ አመሰግ- አመሰግናለሁ